hello hello network ተቆርጦ ነው እኮ።
okay ነው። እሺ አለሰማ ሲል እኮ ነው።
ምንድን ነው ያልከኝ?
እ፣ ከ We Plus Solution ድርጅት ነበር የምደውልሎት።
እሺ ምንድን ነው እንደዚህ ነው ድርጅት?
እሺ፣ ምን አይነት አይ ድርጅት ነው? እሺ እሺ፣ ከዚህ በፊት አገልግሎቶትን እ፣ በኦንላይን ለመስራት We Plus Solution Provider የሚል አፕሊኬሽናችን ላይ ተመዝግበው ነበር
እሺ እና አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን ል- ኦንላይን ላይ ብቻ በመሆን ምንም አይነት ክፍያ ሳይከፍሉ አገልግሎቶችን መስጠት ለተጠቃሚዎች ማድረስ ይችላሉ። ይሄን ለመንገር ነበር።
እኔ አላውቅም፣ ምን አይነት እንደሆነም አላውቅም፣ አልገባኝም።
እሺ አይ ከዚህ በፊት marketing ኤጀንቶቻችን እየዞሩ አገልግሎት ሰጪዎችን እየመዘገቡ በነፃ ኦንላይን ላይ አገልግሎታቸውን እንዲያሳዩና እንዲሸጡ የሚል ስራ ጀምረን ነበር እና አሁን ላይ ስራ ስለጀመርን እ፣ በዛ አገልግሎት ተጠቃሚ እንዲሆኑ ለማስታወስ ነበረ። ወይ ሌላ ሰው ተመዝግቦ ይሆናል በእርሱ አድራሻ?
እኔ ተመዝግቤ አላውቅም።
እሺ መመዝገብ ይችላሉ። አሁንም ቢሆን ከ- ለሚመጡት ሶስት ወር ውስጥ እ፣ ለምንም አይነት ክፍያ ሳናስከፍል ነው አገልግሎት ሰጪዎች አገልግሎታቸውን በአፕሊኬሽናችን በመመዝገብ ብቻ ሰዎች ስለሚያዩዋቸው አገልግሎት መስጠት እንድትችሉ በማሰብ ነው ይሄን ያዘጋጀ ነው።
አ፣ አልገባኝምም፣ አ፣ አልፈልግም ነበር። አመሰግናለሁ።
እሺ መልካም ቀን ይሁንልዎት። እኔም አመሰግናለሁ።